ጤና ይስጥልኝ ቤተሰቦች፣ ቤቲ ነው የምልረዳው።
አብሮ ስልም በአንድ ወድቄ ነበር። ትኬት ምላሽ ፈልግ
እሺ፣ ከሹገር ልንገርሽ።
አዎ፣ አስራሮ አስር አርባ
ሰባ ስምንት እሺ፣
ዜሮ ዜሮ
እሺ። አሁን መልሶልሃል። እሺ፣ ስንት ብር?
ራሱን መልሶልሃል የቆረጥክበት።
እሺ።
እሺ፣ ሰላም